Hello ጤና ይስጥልን ቤት ቤት ሰላም እንዴት ዋልሽነ?
እግዚአብሔር ይመስገን።
አለን withdraw አድርጌ የነበረና እስኪ approve አድርጉልኝ። approval ይጠይቃል እናንተ።
በዚህ ቁጥር ነው?
አዎ በሱ ቁጥር።
እሺ check ላድርግልህ። አንዴ መስመር ላይ ጠብቀኝ።
እሺ እሺ
ስንት ብር ነበረ?
እ አራት ጊዜ ዘጠኝ ዘጠኝ ዘጠኝ ዘጠኝ ወደ አስር ሺህ ብር የሚጠጋ ማለት ነው። ዘጠና ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ ዘጠና ስምንት እያለ እንሄድ Okay ዛሬ ነው?
አሁን ነው ያደረግኩት። አ
እሺ የቴሌ ብር ቁጥር ትነግረኛለህ? ልታቸው ዜሮ ዘጠኝ ሀምሳ ሁለት እሺ
ስልሳ አራት እሁም።
ሰማንያ አንድ ዜሮ ስድስት ጌታቸው ሙጬ የሚል ማለት ነው።
እሺ እሺ confirm አድርጌዋለሁ። processing ላይ ሆኗል። ትንሽ ቆይታ check አድርገው እሺ ይገባል።
እሺ እሺ፣ አመሰግናለሁ። መልካም ቀን።
ስለደወልክ እናመሰግናለን። መልካም ቀን። እሺ